ሴት ወዴት ነው ያመጣው?
ሄሎ
ሄሎ ዴርሳ ቤት ነኝ።
ዴልታን ሁለት ኦርደር ይዤ ነበር። ሰላሳ ዜሮ ስምንት እና ሰላሳ ዜሮ ስድስት
ሰላሳ
ሰላሳ ዜሮ ስምንት እና ሰላሳ ዜሮ ስድስት ምን ሆነበት? ተቃራኒ ነው።
አ
ሰላሳ ዜሮ ስምንት እና ሰላሳ ዜሮ ስድስት አይደለ?
አ መስመር ላይ ጠብቀኝ። ስም አሸናፊ
እሺ፣ አንድ ቀኝ አሸናፊ
አቤት brother
ዴሉክስ ሴት ነው ያለው አሸናፊ።
ዴሌክስ ሮባ ነው ያለው።
የቱን ነው እየሰራ ያለው?
እንቱንን አው ወይ ኦስካር አውጭልኝ ዜሮ ስድስት ዜሮ ስምንት አውጭልኝ። እሱ
ደሴንቻ ቆይ ልጠይቅልህና አዲስ ባች
አ፣ ያ ያልኩ እህ እህ
እ፣ አሸናፊ አ የዴሉክሱ ነው እሺ የሚወጣው
የትኛው ይቀድማል? ያኛው አይቀድም አውጥቼ እኩል ማለት ናቸው።
ኦስካር እኮ ይቀድማል።
ያንኛው ስራው እህ እህ እህ
አይቀድምም። ይሄኛው እንደውም ቆይቷል። ስለዛ
የቆየውማ ኦስካር ነው እንጂ ማለት ኦስካር እኮ ነው። ዜሮ ስድስት እኮ ነው ያኛው ዜሮ ስምንት ነው። በቃ ችግር የለውም። እሺ ፒኑን አስተካክዬ ችግር የለውም። የኦስካሩን ፒኑን አስተካክዬ ችግር የለውም ይሰራዋል።
አላስወጣሁት ልንገር ሰላሳ ዜሮ ስድስት
ነው ያወጣሽው የሰማይ ነው?
ወይ?
የቦሌው ይወጣል። ሰላሳ የቦሌ ዜሮ ስድስት እሺ እሺ እሱን አውጪውና ደግሞ የኦስካሩን የሰንቸሪ ሞል ፒኑን አስተካክል።
እሺ ዜሮ ስምንቱን አይልሃለኝ እሺ እሺ እሺ
ነገር አይደለም